ጤና ይስጥልኝ ሁሉ ስፖርት ነው።
ሄሎ ሁሉ ስፖርት ነው ባኮም እንደ
ቅድም ሪፖርት አድርጌ ነበር፣ ትናንትናም ሪፖርት አድርጌ ነበር። እስካሁን balance ኤ እያሳየኝ አይደለም።
block ሆኖቦት ነው።
አዎ እንትን ላይ wallet ኤ ላይ ያለው balance አያሳይም።
እሺ ልከውልናል። እዛው ቴሌግራም ያልተመለሱለትም check አድርገዋል።
ትናንት ትናንትና ጀምረን የላኩት ቴሌግራም ላይ እስካሁን ማን ይፈጽሞታል?
ሙለት አህዳሩ ሀያ አንድ ሀምሳ ስምንት ስልሳ ሰላሳ አምስት እና cash ማውጣት አንችልም እንዴ ነው ወይስ ጨዋታው kickoff እስኪሆን እየ- እያስጠበቃችሁን ነው? አ hello
አንድ ይጠብቁኝ፣ ደንበኛችን እያየሁለት ነው። እሺ ቆይ አንዴ እየታየለት ነው። እሺ ጠብቁ።
እስከ መቼ ነው እነ ጨዋታ እስከሚጀምር ነው የምታስጠብቁን? ትናንትና ጀምረን እኮ ሪፖርት ምን ያደረግን ያገናኘናል?
እንዴ እና kicko- kickoff ጨዋታ ከጀመረ እኔ cash out ማለት የምችልበት እኮ ነው። ጨዋታ እስከሚያስጀምር እያስጠበቃችሁኝ ያላችሁ ታዲያ እኔ ከና ከ- ከእርሶ ጨዋታ ጋር እኮ የሚያገናኘኝ ነገር የለም። ይሄ እስኪስተካከል ይጠብቁ። account ኦ ነው
እኮ ትናንትና ነው ሪፖርት ያደረግኩት። ትናንትና ጠዋት ነው ሪፖርት ያደረግኩት። እስካሁን ግን መፍትሄ አልተሰጠኝም ነው። እስከ መቼ
ከመቼ እስኪስተካከል
እንዴ እኛ የምናገኘው cash out እንዳንል ነው እንደዛ የምታደርጉት?
እሱ ስለ cash out እኛ የሚያገባን ነገር የለም እኮ ለምንድን ነው የማያገባሽ? ድርጅት አይደል እንዴ account ኡን የተጫወትንበት ያለው እኮ ማስተካከል ነው።
እኛ የሚያገባን account ኡን እናስተካክልለታለን። ስለ እኮ በጊዜው ስለሚጫወቱት ማስተካከል ጨዋታ አለብሽ።
ስለ cash out ኡ እኛ ምንም የሚመለከተን እኮ ነገር የለም አስተካክልን የሚመለከትሽ ከሆነ ሪፖርት አድርጊ።
እኮ ሪፖርት አድርገናል። ሲስተካከል እናሳውቆታለን። ቴሌግራም ላይ ጠብቁ።